hello ጤና ስጥልኝ ቃል ኪዳን ከ Best Bet ምን ልርዳዎ አዎ በእናትህ ሁለት ሺህ በዚህ ስልክ እስካሁን አልደረሰም account ላይ
የመቼ ነው
ያ አሁን አምስት ደቂቃ በፊት በስልክ ቁጥር ነው Best Bet የምንጠቀሙት አዎ በዚህ ስልክ ነው የምጠቀሙት ግን በ CBE ብር ነው CBE የላኩት?
ነው። አዎ።
እሺ አንዴ መስመር ላይ ጠብቁኝ hello
hello እሺ process ላይ ነው ይገባሉታል
እስከ ስንት ደቂቃ ይገባል? እ፣ የተወሰነ ደቂቃ ይጠብቁት ይገባሉታል እሺ መልካም ምሽት